ወረደ።
እሺ አጸጋ ጋር ከላኩት በኋላ ደረሰኙን በማን ነው የምልከው?
ወይ ደግሞ ደረሰኙን መላክ ትንሽ ሊያስቸግረው ስለሚችል ወይ ለእኛ ይላኩልንና እኛ ለእሱ እንልክለታለን ለአብጸጋ ብሩን ወደ እናንተ እንላክ?
አ ይቻላል።
በምን ስልክ?
ቴሌብር ላይ merchant ID ይላል አጭር ቁጥር።
merchant ID?
አ ቴሌብር ላይ pay for merchant ሚላለው አዎ።
አሁን የምሰጡትን ቁጥር ያስገቡና አቬነር ቴክኖሎጂ የሚል ስም ያመጣሉታል።
እሺ
okay እሺ።
ወይ መንገድ ላይ ነኝ። ቤት ስገባ ልደውልላቸው።
እሺ እኔ ወይ ትንሽ ቆይቼ እደውልልዎታለሁ።
እሺ እሺ፣ አመሰግናለሁ።
እሺ መልካም ምሽት።